ይዞኛል።
ሄደሽ ምክትላፍ ጉባኤ ቢሮ ወይ ማዘ ወይኒ እንዴት ነሽ?
ደህና ነሽ ወይ?
ደህና ነሽ?
ሁሉ አማን አለሁ እግዚአብሔር ይመስገን። እንዴት ነሽ?
ነው። ሽንት ቤት ገብተሽ እንደዚህ መቆየት ሽንት ቤት ተቆልፎብኝ እመቤቴን እኔ ጉድሽ መውጫ እንዴት ብቻ ሆንሽ?
ስጠራ ስጠረብ ከዛ ወንዶች ቤት የሆነ ሰው ሲገባ እየሆኝና እንትን አደረግኩኝ ተጠራሁኝ። አበባው አበባ አበባ ከዛ ምንም አልሰሙ። ከዛ በኋላ በጣም ሳንኳኳ ሲወጡ ልክ flush ሲያደርጉ ለካ ይልማ ነው ምንድን ነው ማን ነው ሲል እኔ ላይ እባክሽ ሽንት ቤት ተቆልፎብኝ ነው ክፈትልኝ አልኩት።
ወይ ወይንዬ አንደኛው ሽንት ቤት ይቆልፋል check አድርጉ አዎ፣ ታውቂያለሽ?
እንዴ እኔ በቀደም ሰው ለሰው ከፍቻለሁ፣ እ?
ለሁለት ሰው ከፍቻለሁ።
እኔ እኔ አይቼ እኮ አላውቅም።
እዚህኛው የምትመጪ አይመስለኝም እኮ አንቺ።
አላውቅም አይገርምሽ? አለቃ እኮ ካለ ወርዳለሁኝ ወይ እሱ ወይንዬ እንዳይወጣብኝ ብዬ እናት፣ በቃ ስልክ ይዘሽ ውጪ ለሌላ ቀን።
በስመ አብ እም፣ የሚገርም ነገር ነው የገጠመኝ።
አይዞኝ አይዞኝ።
ወይ ቡርቴ ወይ ወይ አይ ካፍቴሪያ ነው የምትሄዱ እዚህማ ምን ብላችሁ ትመጣላችሁ? አለ እኮ አለቃ ካፍቴሪያ ሄዳችሁ ጠይቆሽ
እኔ የምልሽ ወይኔ ወይ ወይ እንትን የእንትን ላይ የኔን አካተሻል እንዴ?
የምን ምን የትራንስፖርት አይ እኔ አላካተትኩም ማርያም እኔ ራሴ ምን ብቻ ነኝ።
አድርጌሽ?
አይ እኔ ራሴን ብቻ ነው የምጽፈው አልጽፍም የማንን ራሴን ነው የምጠይቀው ራሴን ራሴን ጠይቂ እኔ ራሴን ብቻ ነው okay፣ የምጽፈው እንደዛ ስለ ራሴ ነው።
ብቻ።
ምንድን ነው ግን የሚባለው? ወይዬ እኔ ትራንስፖርት መድቡልኝ ከአቻ ምክር ቤት ጋር የጸሐፊ ምደባስ እየተመደበላቸው ስ- ያላቸው ስለሆነ ካለ የስራ አንጻር እህም፣ እንዲመደብልኝ ከአቻ ምክር ቤት ጋር ታይቱ ብዬ ነው ያልኩት።
እህም።
እሱን ዝም የጻፍኩት ብለሽ እራስሽ ነሽ የጻፍሽው እንጂ አይ በ memo ምናምን አይደለም።
በራሴ የጻፍኩኝ፣ በቃ በራሴ ነው እዚህ የጻፍኩት፣ ለጽህፈት ቤቱ በራሴ ነው የጻፍኩት።
እሺ። ወይኔ የእኔማ እሺ።
አፈ ጉባኤ ስትይ ምክትል አይ ያለሽ አላልኩኝ፣ ምን ያልልም።
ለምን አደረኩሽ እኔ?
አይ እኔ ያልልም፣ እኔ የምጠይቀው ራሴን ብቻ ችዬ ነው።
እሺ ወይኔ እሺ እሺ አመሰግናለሁ።